na kurfista እንደባለፈው ወይ
ቀለሙ ደግሞ አለ እንዴ ነው? ምን ነው? በሰላም ነው እንዴ?
እንትን ማለት ይመቻል እንዴ?
ምን
አሁን አስቸኳይ ብር ላኪልኝ ተብዬ ነበረ።
ስንት ብር?
ስድስት ሺህ ብር።
እኔ ምን አገባኝ? እልክልሻለሁ።
እሺ ልንገርህ ያስ
አይ text አድርገዋ። አሁን ልል አለኝ ያለው አሁን text እሺ እኔ አልችልበትም።
እሺ ምን ለአሁን ግዴታ ነው እንዴ? ማታ አይቻልም እንዴ?
አዎ አሁን አስቸኳይ ነው የፈለጉ።
እሺ ምን ሊያደርጉ ነው? ስድስት ሺህ ብር በእናትሽ ንገሪኝ። እሺ አንድ አስር ሺህ
እ አስር ሺህ
ሰባት
አ ሰባ አራት
ሀያ ሶስት
አ
አስራ አምስት እ
አርባ ሰባት
አርባ ሰባት ሲሳይ ወርቁ
የሳይ ወርቁ
አ ምንድን ነው እሱ?
እ
ምንድን ነው?
ለ brother እኮ ነው ለእኔ የለም።
የሳይ ነው እንዴ የሚባለው bro- brother?
አይ የሌላ ነው ያኛው አይደለም።
እሺ ለማንኛውም ብርሽ ምንም ሳትበትኝ እነግርሻለሁ።
እሺ አብቶ